ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንወደው።
አብሮ ይስጥልን ሁሉ ስፖርት እንትን ብሎክ ብሎ ባላንሱ እንትን
እሺ ቴሌግራም ላይ ልከዋል።
አዎ ልኬ ነበር ከዚህ በፊት
በዚህ ስልክ ነው የላኩት ቴሌግራም።
አዎ በዚህ ስልክ
እሺ ቢኒያም ተላልፎሎታል። አንዳንድ ጊዜ የ wallet issue ቀናት ይፈጃል፣ ሲስተካከል እናሳውቆታለን።
አይደለ አዎ
እና ቴሌግራም ብቻ ልኬው እስካሁን ግን እንትን ሳምንት ሶስት ቀን ነው አራት ቀን ሊሆነው ነው ግን በቴሌም ጊዜ ይፈጃል። አንዳንድ ጊዜ አይደለ
ከሳምንታትም በላይ ሊፈጅ ስለሚችል ሲስተካከል እናሳውቆታለን።
እሺ እሺ